እውነትም ያልሽው የለጠኛ በኩል እንደሆነ
አዎ
ይመስልኝ።
አዎ
እሺ እንርዳው ደንበኛችን።
ብሩ ገና አልመለስኩም ነበረ ለወለ አልተመለሰም።
አዎ አስመዝግበው ነበር ከዚህ በፊት
አዎ በዚህ ስልክ ቁጥር።
አይ በሌላ ስልክ እሺ ደንበኛችን ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ ዘጠና አምስት ዘጠና አምስት
ሀምሳ አራት ሀያ ሁለት ሰላሳ ሀምሳ አራት
ሀያ ሁለት እሺ ዘጠና አምስት ሀምሳ አራት ሀያ ሁለት ሀያ ሁለት ይሰማል ደንበኛችን።
አዎ ይሰማል።
እሺ ሀያ ሁለት አሉኝ
ሀያ ሁለት ሰላሳ
ሰላሳ
አዎ እሺ ደንበኛችን አንድ ላረጋግጥሎት መስመር ላይ ጠብቁን።
እሺ።